Taking on the groove.
ሄሎ ጤና ይስጥልኝ። ከአሪፍ ቤ ነው የምደውለው። ደንበኛችን
የእናንተ የቴሌግራም ይሰማል?
ቁጥር- የቴሌግራም ቁጥር ፈልጌ ነው። አሪፍ ቤ ነው አይደለም?
አዎ ደንበኛችን
ቴሌ ቴሌግራም ቁጥር ፈልጌ ነው።
ቁጥር ላይ ሲጽፍ ደንበኛችን አመልክተው ነበር።
አሁን ይቅርታ ይቅርታ፣ በቃ ይቅርታ። አየሁ አየሁ፣ አገኘሁ አገኘሁ። ታንኪዩ